ጤና ይስጥልኝ Best Bet እሺ ሰላም ነው sister እግዚአብሔር ይመስገን ሰላም ነው አለን sister እሺ ምን ልርዳው
ወደ ወደ ቴሌ ብር እንትን ወደ ቴሌ ብር
አስተላልፈህ ወስደው አደረኩት ከ account ኤ አራት ሺህ አምስት መቶ ወስደው አደረኩት እና እሺ መቼ ነበር
ምን ነበር ዛሬ ነው ትናንት ነው ከትናንት ወዲያ ትናንት ከትናንት ወዲያ ማታ ከትላንት ወዲያ ማታ Best Bet ስልክ ቁጥር የደወልክበት ነው
አዎ
እሺ እስኪ አንዴ ጠብቀኝ system ችግር ተፈጥሮ ስለነበር ነው እና በምን እንደሆነ ልይልህ እና
limit limit ደረሰ ምናምን አለና withdraw ውን limit ደረሰ ምናምን አለና approve approve ይደረጋል አለ admin ኑ admin ኑ approve ይደረጋል እሺ እሺ ጠብቀኝ አንዴ
ቆንጆ
ሄሎ ሄሎ የቴሌ ብር ቁጥር የደወልክበት ነው አይደለ?
አዎ አዎ።
እሺ አሁን ገብቶልሃል። እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ thank you ቆንጆ።
እሺ እሺ ቻው።
እሺ thank you በጣም thank you ቆንጆ።
አመሰግናለሁ። እሺ